ጤና ይስጥልኝ።
hello ጤና hello።
ይስጥልኝ።
አቤት።
ዞላ International አዎ
ከአሪፍ Pay ነበር ምደውሎት።
ሴት አሉ።
ከአሪፍ Pay ነበር ምደውሎት።
እሺ እ ሌላ ስልክ ልስጡትማ። ሌላ ቦታ ስለሆንኩ reception ላይ እንዲደውሉ ዜሮ አንድ አንድ ስድስት እሺ ዜሮ አንድ አንድ ስድስት ስልሳ ሰባት ስልሳ ሰባት ሰላሳ ሶስት ሰላሳ ሶስት ሰላሳ ሶስት ሰላሳ ስድስት እሺ እናመሰግናለን። መልካም ቀን።